ሄሎ ናይስልኝ እባክዎት ምን ልርዳው? አቤት ምን ልርዳው? ሄሎ ምን አለኝ?
ጥያቄውን ለመመለስ ነበረ።
እሺ የትኛውን ነው የመቶ ሰከንድ ነው ወይስ ቴሌቪዥንን?
ዊ ነው ቴሌቪዥን እና የስ የስ እሺ ቴሌቪዥን የእድል ጨዋታ ነው። እንደ እድል ለሚሞክሩት ጥያቄና መልሱ ሌላ ተጨማሪ ትኬት ለማግኘት ነው እንጂ የእድል ጨዋታ ነው። በኩከር ዘጠኝ ሰማንያ አምስት መንሰላል ብለው ልከው ሶስት ቁጥር ላይ ለመጫወት የሚል አለ። እሱን ሲነኩት እድሎትን ይሞክሩና ጥያቄና መልስ አለ። አንድ ቁጥርን እየነኩ እድሎትን መሞከር ይችላሉ። እ